ውስጤን ነክቶ አንድ ነገር ይጎተጉተኝ ጀመረ ሌላ እንዳለመኝ ምርኮኛ ያረገኝ ለካስ ፍቅር ነው አንተን የሚያሰኘ ሌላ እንዳለመኝ ምርኮኛ ያረገኝ አባት ፍቅር ነው አንተን የሚያሰኘ የኃጢአቴን ከፍታ ደምስሶታል ቸሩ ጌታ መተላለፌንም ሽሮ ምሮኛል ዕዳዬን ከፍሎ ወዶኛል ቀንበሬን ሰብሮ ተነክቻለ በፍቅር ተነክቻለ ተማርካለ በፍቅር ተማርካለ ተለውጫለ በፍቅር ተለውጫለ ተፈውሻለሁ በፍቅር ተፈውሻለሁ በዚያ በቀራኔው ሲቃ የዕዳ መዝገቤ ተዘጋ። አርፍ ያለሁኝ በቃ ሆኖልኝ መልካም ጠበቃ አግኝቼው ዋስ ጠበቃ ውስጤን ነክቶ አንድ ነገር ይጎተጉተኝ ጀመረ ሌላ እንዳለመኝ ምርኮኛ ያረገኝ ለካስ ፍቅር ነው አንተን የሚያሰኘ ሌላ እንዳለመኝ ምርኮኛ ያረገኝ አባት ፍቅር ነው አንተን የሚያሰኘ ተነክቻለ በፍቅር ተነክቻለ ተማርካለ በፍቅር ተማርካለ ተለውጫለ በፍቅር ተለውጫለ ተፈውሻለ በፍቅር ተፈውሻለሁ ተነክቻለሁ ተማርኬያለሁ ከእንግዲህ የግል ሆኛለሁ ተለውጫለሁ ተፈውሻለሁ የሕይወቴን ጌታ አግኝቻለሁ ተነክቻለሁ ተማርኬያለሁ ከእንግዲህ የግል ሆኛለሁ ተለውጫለሁ ተፈውሻለሁ የሕይወቴን ጌታ